ሄሎ ሄሎ፣ ሄሎ፣ ሰላም ዋልሽ?
ሰላም ነው እንዴት ነሽ?
አለ።
ከላይን አዲስ ነው የደወልኩልሽ። አብዱ ነኝ።
እሺ
አሁን የላኩልሽን ነገር እያየሽው ነው አይደለ?
ምን አልከኝ?
አሁን የላኩልሽን ነገር እያየሽው ነው።
አዎ እያየሁት ነበረ።
እሺ፣ እሱ ይሄኛው ግቢ አሁን የላኩልሽ ሌቨን የሚባል ግቢ ነው፣ ሌላ ግቢ ነው እና ባለፈ ምናልባት ከነገርኩሽ entrance ፈተና ነበረው ምናምን ብዬሽ ነበር።
እ
maybe እንትን ፈተናው በጣም ቀላል ስለሆነ አልነገርከኝም።
እሺ ፈተናው ቀላል ስለሆነ እኛ እንፈተናለን፣ ችግር የለውም። አሁን ግን ከፈተናው በፊት motivational video ያስፈልጋል።
OK እ፣ ከታች የላኩልሽ አራት ጥያቄዎች አሉ። እሱን state የሚያደርግ ነገር ነው ይሄ script ብዬ የሰጠሁሽ በ Word file። ከፈለግሽ script ኡን መዘጋጀት ነው፣ ካልሆነ ግን በራስሽ መንገድ እነዚህን አራቱን ጥያቄዎች mention ለማድረግ እ፣ ብትሞክሪና በቪዲዮ ብትሰሪ፣ ከዛ submit ማድረግ አለብን application
al- already ጀምረኸው ነው?
አ ተጀምሯል።
OK ለመቼ ነው እም
ለመቼ ነው?
ምቺ ከሆነ ነገ ሰብ እንትን ሰጭኝ ቪዲዮን እኔ ነገ submit አድርጊ። ቶሎ እ፣ document ኦችሽን እ፣ legalize ተደርገው እንዳለቀ ወደ አውስትሪያ ወደ ግቢው መላክ ስላለበት የተቻለውን ነገር የሆነ እንደ የሆነ እንደ dialogue ነገር የላከልኝ እሱ ነው።
እ፣ አዎ የሚመስል ነገር motivational video script የሚል Word file አዎ
እሱ ማለት አራቱ ጥያቄዎች የሚያነሳ እንትን ነው። እ፣ ከቻልሽ እሱና እሱ መዘጋጀት ከሆነ ግን ከዛ ላይ አንዳንድ ነጥቦችን ወስደሽ እነዚህን አራቱን ጥያቄዎች የሚመልስ እ፣ ነገር በራስሽ መዘጋጀትም ትችያለሽ እና እ፣ ነገ ወይ ከነገ ወዲያ ምናምን ነገር ብታረጊልን ወይ ዛሬ ማታ record ብታረጊ ተለማመጅና ያንቺ legalize ስላልተደረገ document ኡ time አለሽ ሲል ግን እ፣ ያለውን ነገር ቶሎ ለመጨረስ አሪፍ ነው።
ሰው legalize ላረገው ነገ ጠዋት ሊሄድ ነበር።
ያ እሱ ነገ ጠዋት ይዤ ችግር የለም። ቪዲዮውን ግን በቻልሽው መጠን በጣም ብለሽ ትልክልኛለሽ ማለት ነው።
እም፣ የገዛ ላይ ሲደረግ እንዳትጠብቂ ቶሎ እንትን application ኡ ላይ መሙላት ስላለበት ማለት ነው።
እሺ። ሰው የ- የላክልኝ እንትን አለ አ፣ print አድርጌው ነው ይዤ የምሄደው የትላንትናው የ e- email ኡን ነው።
ኢሜሉ።
አዎ ኢሜሉም እንደዚያው print አድርገሽ ነው ይዘሽ የምትሄጂው እና እዛ ላይ apply የተደረገልሽ business and economics ነው።
በቃ የዩኒቨርሲቲውን ስም አውቀሻል አይደል?
አዎ እሱን OK።
OK በቃ እና ሌላ የምጠይቅሽ ነገር የለም? በራስሽ ምናምን በራስሽ apply እንዳደረግሽ ወይ እህትሽ ላይ እንዳደረግሽ ምናምን ነገር ንገሪኝ። ሁለቱን ሰጥቼሻለሁ።
እሺ
በቃ እሺ
እሺ አመሰግናለሁ።
ደህና ነሽ? እሺ።